ስለሆነ በጣም ይቅርታ። እሺ ሄሎ ሄሎ ጤና ይስጥልኝ።
መልካም። እሺ እንዴት ናችሁ?
የሞላሁት ነው።
እንትን ነበረ እ መመዝገብ ስለዚህ ዩቲዩብ ፈልጌ እ- ነበረ። ሰኞች እና ደውላችሁ ሮብለት አታነሱም ስልክ ምን ጊዜ ይሰጠውና ናችሁ?
የሚሰጠው አካውንት ቁጥር አሁን የላክነውበት ሊንክ ላይ አለ። አካውንት ቁጥር በዛ ነው ክፍያ የሚያስገቡት።
ምን አልሽኝ?
ሌላ ናፍቆታ የከበደው ሌላ ነገር አለ።
ድምፅ አለ እሱም ይገብ- የከበደው
አይ በቀጥታ መማር አዎ፣ ይችላሉ። መቼ መቼ ነው ምንም መስፈርቱን ችግር የለውም።
ንገሪኝና ያለውን ነገር ከኔ ትነግሩና ሰኞ የሚጠበቀውን በአካል እንደገና ሁለቱም ሰዓቱንም እንገናኛለን። ሲኤምሲ ኢኮኖሚክ አሶሲዬሽን ህንፃ። እሺ፣ አመሰግናለሁ። መልካም ቀን። ሳምንት
ከሳምንት አ- ስንት ጊዜ አልሽኝ? ይቅርታ አይሰማም ድምጽ። okay ስንት ሰዓት? ከሰዓት አስራ አንድ ሰዓት ከእኔ የሚጠበቅ ምን ምን ነው? okay በ account እ፣ ይቅርታ የኔ እናት ድምፅሽ በደንብ አይሰማም። ስንት ሺ ስንት ነው የሚከፈለው? በቀጥታ በ- በ cash ይቻላል ወይስ በእንትን ነው?
ውድ በ transfer ነው?
ማን ነበረ? ፍቅር ይኸው አንዴ ስጥልኝ። አንዴ
okay ስንት ነው ክፍያው? አስራ አምስት ሺህ okay እሺ። ስለዚህ እዚህ ሲኤምሲ ጋር ያለው ህንፃ መጥቼ okay እሺ እሺ እኔ እናት በቃ እመጣለሁ። እሺ ባይ